ጤና ይስጥልኝ አሪፍፔይ ነኝ። በኩል ምን ልርዳ?
ጤና ይስጥልኝ። ከቴሌብር ወደ አሪፍፔይ ገንዘብ transfer አድርጌ ነበር ወደ ኪዊክ ብር account እንዲገባ ማለት ነው። በአሪፍፔይ በኩል
ድምፁ እየተቆራረጠ ነው። ደንበኛችን ምን አሉ?
ወደ ኪዊክ ብር እሺ፣ በአሪፍፔይ በኩል transfer አድርጌ ነበር ገንዘብ
እሺ። የገንዘቡን መጠን ይንገሩን።
ሶስት ሀምሳ ስምንት
ይፋ ብር ሶስት መቶ ሀምሳ ስምንት
መስመር ላይ አሉ?
አዎ አለው።
እሺ፣ ወደ ኩዊክ ብር ማስገባት ፈልገው ነበር።
አዎ ፈልጌ ከቴሌብር ቆርጧል። message ም የቴሌብር ደርሶኛል። ወደ መስመር ላይ ኪዊክ አሉ?
ብር ገባ ብሩ።
እሺ፣ ድምፆት እየተቆራረጠ ነው። ደንበኛችን ወደ ትንሽ ዞር ዞር ኪዊክ እያሉ ብር ያወሩ።
ገንዘቡ አልገባም።
እሺ፣ የገንዘቡ መጠን ስንት ነው?
ሶስት ሀምሳ ስምንት ሶስት መቶ ሀምሳ ስምንት